Hello ጤና ጤና ይስጥልኝ።
ይስጥልኝ። አሪፍ ቤ ረዲስ ነኝ። እባክዎ ምን ልርዶ?
እ ቦት ማሽን ተጠቅሜ ነበረ።
እሺ በቦት ማሽን ክፍያ ፈጽሜ ነበር እና በሀያ ስድስት ሁለት ጊዜ እሺ።
ቆረጠብኝ።
እሺ እነሱ ጋር ሄጄ ስጠይቃቸው እኛ ጋር አንዴ ብቻ ነው የሚያሳየን። እ ደውለ እ ጠይቃቸው ብሎኝ ነው እናንተ ጋር ደወልኩት።
እሺ። እባክዎ ስን ሙሉ ስሞትን ልውሰድ?
እ አብዱራህማን
እሺ ቶላ አባይነ ቶላ አባይነ
እሺ። ደንበኛችን በዚህ ስልክ ነው የሚጠቀሙት ወይስ ሌላ አዎ፣ አማራጭ በዚህ ስልክ።
አለዎት?
በዚህ ስልክ ነው።
እሺ። ከየት ድርጅት ወዴት እ ግብይቱን ከየት ወዴት ነው ያስተላለፉት?
ግብይቱን እ ኦኬ እንትኑን አይቼ ልደውል ወይ? አ
ይቻላል።
እሺ እሺ